የት ነበር የሞሉት? hello hello ጤና ይስጥልኝ።
ጤና ይስጥልኝ።
ከችፕችፕ ነበር የምንደውልሎት።
እሺ ginger order አድርገው አልመጣሎትም ነበር warehouse ውስጥ እጥረት አዎ።
ስላጋጠመን እና ነገ ደውዬ ነበር። አዎ አዎ አላነሳም።
ነገ እንልክሎታለን። ነገ መረከብ ይችላሉ አይደል?
አዎ ይችላል።
የት ነው location ኡ?
ከሁለት ሆሊዴይ ሆቴል አጠገብ ያለው ቴሌ በቃ እሺ ነገ እንልክሎታለን። እና ተመላሽ ነበረኝ እባክሽን የ- የመቼ ነው የቲማቲም መቼ stock out ፌስቡክ ነው?
ብሎ stock out ሆኖ ሶስት እሺ ኪሎ ተመላሽ ቲማቲም አለ።
እናደርጋለን። ያው አሁን ላይ ቴሌብር ትንሽ እያስቸገረን ስለሆነ ነገ ከተስተካከለ በቴሌብር እንመልሳለን፣ ካልሆነ ግን ወደ wallet ነው የምንመልስሎት።
እሺ ለማንኛውም note ያዥልኝ።
አዎ አይ ፌል system ላይ ነው already የሚመለስሎት ያለው አይደል? መቶ ሀያ ዘጠኝ ብር
አዎ የሶስት ኪሎ አየሹ።
አዎ አይቼዋለሁ። ስለዚህ ነገ ተመላሽ እናደርግሎታለን።
እሺ እሺ እሺ መልካም ምሽት።